እሙዬ ዝም አልሽኝ እኮ
አስተላልፍልዎታለሁ ደንበኛችን
ቴሌ ብሩ ላይ ነው የሚመለሰው ወይስ deposit ኡ ላይ ነው የምታስቀምጡልኝ?
አይደለም ወደ betting site ኡ ነው የሚመለሰው ደንበኛችን።
okay የገባውን አለ ማለት ነው deposit ኡ ላይ።
አይ ወደ ባለሙያዎች ነው ያስተላለፍኩሎት። በተስተካከለ ሰዓት ደውለን እናሳውቁታለን እኛ።
እሺ እሺ እሺ እሺ።
እሺ እሺ፣ መልካም